ሄሎ ሰላም ጤና ይስጥልን ቤስት ቤት
እንትን ብሎ ግን እስካሁን ገቢ አልሆነም።
ምን ዊድሮ ነው አይ እ ዊን ሆኖ እ እስካሁን አልገባም።
ቴሌግራም ላይም ልኬ ምንም እንትን አላለ።
ማለት ቆዩ ዝም ምን አለች።
ይቀርፋል?
ቼክ እያረኩ ነው ብር ማናት?
ቆይ ልይ እ? እ? ምን ስልክ እንሻ
ወይ ቀዳል እስኩ ናት። እሺ አዎ።
ኮኔክሽን አስቸግሯት ነው እያየችልህ ነው። እሺ ስምህ ማን ነው? ቴሌግራም ላይ ብዙ አየው ገበየው ብዙ አየር ገበያው። እሺ ለስካይፕ ልካለህ ነው። እሺ ትንሽ ደቂቃ ጠብቃት። ለፕሮቫይደሮች እ?
አሳውቃ ነው ለፕሮቫይደሮች አሳውቃለህ ነው እና ትንሽ ጠብቃት። እሺ እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን